ብር deposit አድርጌ ነበረ እና ባህሪ እሺ ያው ሳይገባ ሀያ አራት ሰዓት ሊመጣ ነው።
ከዚህ በፊት እኛ ጋር ደውሎ አስመዝግበው ነበር።
ኧረ ገና ትናንትና ነው deposit ያደረኩት እ- ቤት እንትን ለ betting የጨዋታ ቤት ላይ website ላይ ማለት ነው።
እሺ እኛ ጋር ደውሏል አልነበረም ማለት ነው።
አዎ አዎ የመጀመሪያ አይነት ደውል እሺ ከየት ወዴት ነበር ያደረጉት?
ከ CBE ብር ወደ ጃምቦ ቤት
እሺ ምን ያህል ብር ነው?
ሁለት መቶ ብር
ትናንት ነው ያሉኝ አይደል?
አዎ ትናንት ወደ አራት ሰዓት አካባቢ አዎ
ድምፆት ይቆራረጣል ደንበኛችን።
አዎ ትናንት ወደ አራት ሰዓት አካባቢ
እሺ ስሞትን ማን ልበል?
እ፣ ስሜ አብዱልቃድር ቁጥሩን ልናገር የዛኛውን ያ አዎ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ሰባ ዜሮ ሶስት ዜሮ ሶስት ሰላሳ ሶስት ሰላሳ ሶስት አርባ ሶስት አርባ ሶስት እሺ ስሞትን ማን አሉኝ?
አብዱልቃድር ጁኔዲ
እሺ እሱ የሰጡን መረጃውን መዝግበናል። እኛ ደግሞ በምንሰጡት ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልናል።
እሺ ንገሪኝ እሺ ዜሮ ዘጠኝ ዘጠና ሁለት
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት screenshot ላክ አለ እንትኑን ዲፖዚቱን
ሄሎ ሄሎ ዲፖዚቱን ስክሪን ላክ አለ ሄሎ አይሰማም እሺ አሁን ይሰማል።
ኧረ deposit ኡን በ screenshot ላክ አለ አዎ በዚህ ቁጥር screenshot ይላኩልን።
ያው ያው ልክ ሌላ ያለው መረዳት ነገር አለ?
አይ የለም በቃ እናመሰግናለን እሺ እኛም ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶት ያስቀምጡልን። መልካም ምሽት።
እሺ